Hello?
አቤት አብሮ ይስጥልን። ምን እንርዳት?
በቴሌ ብር የዲጂታል መታወቂያ ካርድ ከፍዬ ወደ እናንተ ድርጅት ነው የገባው አሉኝ። ቴሌ ብር ደውዬ ጠይቄ
Okay። አዎ፣ እሺ። ስልክ ቁጥሮትን ይስጡኝ። የቴሌ ብር አንዴ።
የቴ- የእንትኑ ነው የ- በአስራ አራት ስድስተኛ ወር የተከፈለ ነው።
እ፣ ስልክ ቁጥሮትን አስራ ሁለት አስራ ሁለት
አስራ ሁለት አስራ ሁለት ዜሮ ዜሮ ዜሮ ዜሮ
አስራ አራት ሀምሳ አራት አስራ አራት ሀምሳ አራት አዎ
አዎ፣ በአስራ አራት ግዛቸው ታደሰ አይደለም አዎ ትክክል እንደተከፈለ ነው የሚያሳየው። ሰማንያ አምስት ሰላሳ ስድስት ደውለው ይጠይቋቸው። እሺ፣ መቼ እንደሚቀበሉ ያለውን information ከእነሱ ይጠይቋቸው። ከኛ ወደ ሰማንያ- ቻፓ
ሰማንያ ሰማንያ አምስት አምስት ሰላሳ ስድስት ሰማንያ አምስት ሰላሳ ስድስት አ
እሺ thank you እግዜር ይስጥልኝ ይሰግናል እሺ